ሄሎ
ሄሎ ሄሎ አቤት።
ጤና ይስጥልኝ።
አብሮ ይስጥልን።
ከድር አጋር ነበር የምደውለው።
እሺ እሺ።
አጋር ለመሆን ተመዝግበው ነበረ።
አዎ አዎ።
ስልሳ ሁለት ሀምሳ አንድ ላይ link ልከን ነበር። እሱን አይተሽዋል?
አላየሁትኝም፣ አልገባልኝም።
በቃ እሺ፣ እሱን አሁን ልክልሻለሁ ወይ ድጋሚ።
እሺ ከዛ website ኣችን ላይ ገብተሽ ደብሊው ደብሊው ድር ገበያ ዶት ኮም ላይ እሱ ላይ ትመዘገቢ እና ለእኔ መልሰሽ ትደውይልኛለሽ።
እሺ እሺ።
እሺ እኔ እናት መልካም ቀን።
አመሰግናለሁ። እሺ አሜን ለሁላችን።
እሺ እናት